Don't you?
Hello Hello Hello አይሰማም?
አይ ይሰማል።
ይሰማል እናት
የ Donkey Tube ነው። Donkey Tube ነው።
አዎ። Hello
Hello ይሰማል። Donkey Tube ነው እንደ ደወልኩት እ ዋ Donkey Tube ነው።
ዩቲዩብ ነው።
እሺ ከአምስት ዓመት በታች መስጊድ መመዝገብ የሚቻለው እ ከ five በታች Hello
Hello ከአምስት ዓመት በታች ብልህን ሰው አገናኘኝ። ይቅርታ
ትልቅ ሰው ነው የምትፈልጊው?